Hello፣ ጤና ይስጥልን። ዋሽንግተን የህክምና ማዕከል
አብሮ ይስጥልን። እንዴት ነው? ሰላም ነው?
ሰላም።
አንድ ወር አልፏታል። እንትና አይሻ አይድሪ እንትና ሰሪራ አይድሪስ ኢብራሂም የምትባል ልጅ ነበረች።
ስልክ ልስጥና በዛ ቁጥር labor ID እና ፓስፖርት ነበር ላክልኝ።
እሺ ዜሮ ዘጠኝ
ዜሮ ዘጠኝ አንዴ
እ
ዜሮ ዘጠኝ ስልሳ
እሺ አስር
እሺ ዘጠና ስድስት ዘጠና ዘጠኝ
ዘጠና ስድስት ዘጠና ዘጠኝ አዎ
እሺ